ሄሎ ሄሎ አቤት፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ወንዴክስ ስቱዲዮ።
አዎ እንዴት እሺ ከዊፕላ ሶሉሽን ነበር ምንደውልላችሁ። I think እንትናችሁ photographer ናችሁ።
እሺ እሺ ድርጅታችን ዊፕላስ ሶሉሽን አንድ application ይዞ መጥቶ ነበርና በውስጡ ደግሞ አርባ አገልግሎት ሰጪ provider ኦች አሉን። ከዛም ውስጥ አንዱ photographer ነው እና እናንተም ከዚህ በፊትም እ፣ ከኛ ጋር register እንዳደረጉት ፎቶግራፈሮች register እንድታደርጉና እ፣ ከ client ኦቻችሁ ጋር everywhere እንድትገናኙ location ኣችሁን set እንድታደርጉ ልጋብዝ ነበር።
እሺ አስገቢው
ማለት
application ላይ ለመጻፋ no application ኑን አንተ ራስህ አይተኸው register እንድታደርግ ነው እንጂ እኔ ምን ብዬ አስገባሃለሁ? ያለ ፍቃድህ ትገባለህ እንዴ?
ምን ችግር አለ?
አረ ያለ ፍቃድም አይገባም። ያው ል- እሺ ግን ምንድን ነው አፕሊኬሽኑ ምንድን ነው የሚለው? link ኡን ላኪልኝ።
ቢ- okay ቴሌግራም ላይ በዚህ ስልክ ትጠቀማለህ?
አዎ ላኪልኝ በዚህ ስልክ።
እሺ link ኡን እልክልሃለሁ።
እሺ thank you። መልካም የስራ ቀን ይሁንልክ።
እሺ